hello እንዴት ነሽ እማ?
እግዚአብሔር ይመስገን ትልቅ ይኸውልሽ እንትን ብሎኝ ነው please change your default password ይላል cashier one ላይ ሌላው ይሰራል cash- cashier three ኬት ነው ከአዳማ
የአዳማ ቅዱስ ዜሮ ስድስት ነው እህ ቅዱስ ቅዱስ ዜሮ ስድስት አዳማ ቅዱስ ዜሮ ስድስት ነው አሀ እሺ ጠብቂኛ እንዴ እሺ ቦኑ እስኪ እንጂ፣ ቦኑ ቦኑ ሁለት ይበቃል። እንካ ሁለት አምጥተን
ሄሎ እ እማ ይቅርታማ እንዴ መልሼ እደውልልሻለሁ እሺ እሺ